ጤና ይስጥልኝ።
ያስችልኝ አሪፍ ጤና እንደውሎት አሁን ተቆርጦ ነበር።
አዎ
እሺ ለምኛችን ከአራዳ ቤት ወደ አራዳ ቤት ያስተላለፉት ስንት ብር ነው?
ሰላሳ አምስት ብር
ዛሬ ነው የሞከሩት?
አሁን ነው አስር ሳለ
እሺ አሁን በደወሉልን ቁጥር ነው ቴሌ ብሩ የሚጠቀሙት? እሺ ማን በሚል ስም እንደተመዘገበ ይንገሩኝ።
ምትኩ ሻምበል ሰጠኝ እ
ምን አሉኝ?
ምትኩ ሻምበል ሰጠኝ
እሺ ለምኛችን የሰጡን መረጃ መዝግበናል። አሁን እኛን የቴሌግራም ቁጥር እንስጠዎትና screenshot ይላኩልን።
እሺ
እሺ ቁጥራችን የያዙት ዜሮ ዘጠኝ ዘጠና ሁለት
ዜሮ ዘጠኝ ዘጠና ሁለት አስራ ሶስት አስራ ሶስት ዜሮ አንድ ዜሮ አንድ ሀምሳ አምስት
እሺ ሲልኩ ስምና ስልክ ቁጥሮትንም ያስቀምጡልን። ስለ ያለው hello
ሲሉ ስምና ስልክ ቁጥሮትንም ያስቀምጡልን ደንበኛችን። ስለ ደውሉ አመሰግናለን። መልካም ቀን።
እና ምን